ከቢጃ ኢትዮጵያ ነበር የደወልኩሎት። አሁን ደውለው ተቋረጠ።
አዎ እንትን ተቋረጠብኝ እኮ።
እሺ የቤቶት ስም ማን ይባላል? ደንበኛችን እ የቤቶት ስም
የቤቱ ስም አዎ የቤቱ ስም ማን ይባላል? ገና ወለርጌ ለመ- ይባል። ወለርጌ
ወለርጌ ግሮሰሪ ነው ባርና ሬስቶራንት።
ኧረ፣ ባርና ሬስቶራንት ነው እ፣ ጣፎ ወደ ጋሪ ተራው አካባቢ።
ጣፎ ጋሪ ተራጋ።
አ፣ እሺ የእርሶ ሙሉ ስም አለበት?
የኔ ነው አዎ የእርሶ ሙሉ ስም።
ደምስ አበበ።
እሺ አሁን በደወሉበት ስልክ ቁጥር ለመዝግብ ነው ሲደወል ይገኛሉ።
ችግር የለውም ደውላለሁ።
እሺ ፍሪጆት ብልሽቱ ምንድን ነው? አያቀዘቅዝም?
ምንም በቃ አይሰራም። ሰክቶ ምን ጸጥ ነው ምንም አልቀዘቀዘም። ትናንት ነው የጀመረ።
ሲተካም አይነሳም ደንበኛችን።
አ፣ እሺ እ፣ ጥያቄዎትን መዝግብ ያለው ወደ ጥገና ክፍል አስተላለፍ ይሎታለሁ። የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩሎታል። ሌላ መረዳዎት ነገር አለ?
ከዚህ በላይ የለም።
እሺ አስተላለፍ ይሎታለሁ። መጥተው ይሰሩሎታል። ስለደወሉ እናመሰግናለን። አገልግሎት ያሉት ማሳከሚያ ሰምተው ቃል ያስቀምጥልን። መልካም
እሺ